hello hello
ማይ
ሰላም ነው ኑሐሚን?
እግዚአብሔር ይመስገን።
አለን አለን ደህና። ከወዳ vehicle manufacturing ነበር የደወልኩልሽ።
ከምን?
ወዳ vehicle manufacturing እሺ
ከአዲስ አበባ ዩኒቨርሲቲ ስልክሽን አግኝተን ነበር። ድርጅታችን ውስጥ በ junior accountant open position ስላለ መጥተሽ እንድትወዳደሪ ነገ ጠዋት ሁለት ሰዓት ላይ የጽሁፍ ፈተና አለ።
ቦታ የት ነው?
ቦታው ለቡ መብራት አርሰማ ቤተ ክርስቲያን ፊት ለፊት ነው። ታውቂያለሽ አይደል ቦታው?
ቦታ ለቡ ለቡ መብራት አርሴማ ቤተ ክርስቲያን ፊት ለፊት
ቢሮ ቁጥር ምናምን የለው?
የራሳችን ህንፃ ነው፣ ነጭ ህንፃ እዛው አርሴማ ቤተ ክርስቲያን ፊት ለፊት ነው። አስፋልቱን ተሻግረሽ ማለት ነው። okay።
እሺ፣ አመሰግናለሁ። እሺ